ጤና ይስጥልን ቤት ቤት
ሄሎ ጤና ይስጥልን ቤት ጤና ቤት ይስጥልኝ። ሄሎ ይሰማል አሁን?
እሺ ምን ልርዳክ?
እ፣ ቅድም ደውዬ ነበር አይደለሽ?
እም፣ ሬ- አንዴ ላስተላልፍልህ አንዴ እሺ
ሄሎ
ሄሎ ጤና ይስጥልኝ አብሮ ይስጥልን። ቅድም እ፣ የቻፓ deposit እየነገርኩሽ ተቋረጠ።
እ፣ እሺ አላስታወስኩትም ግን እሺ ስንት ብር በቻፓ ነበር?
በአቢሲኛ ማለት ነው እህ፣
እና ቆይቷል። ዛሬ ነው አቢሲኛ እንዳለ ቆርጦ የለም text ኡን የላከልኝ እሺ deposit ነው እና deposit ማለት ነው OTP ይሰጥሻል አይደለ? OTP ውን አስገብቼ እህ፣ እ፣ የአቢሲኒያ ላይ locked ነበር የሚለኝ አቢሲኒያ ላይ ማለት ነው account ላይ Okay፣ እሺ።
deposit አለ።
ዛ- ዛ- ቅድም መቼ ደረሰኝ ያልከኝ ልጅ ነህ?
አዎ አዎ፣ እሺ። እና message ኡ ላክልን ቴሌግራም ላይ ቴሌግራም ላይ ላክልሽ አዎ፣ አዎ፣ message ኡን እና ከተማል የቤት- ማለት ነውልሽ እሺ፣ deposit ያደረገው አለ እህ፣
ከዛ መሀል ላይ ማለት ነው። አሁን ዛሬ የደረሰኝ እንዳለ ላክልሽ እና deposit ያደረገው አለ።
ተመሳሳይ amount ነው።
ተመሳሳይ amount ሳይሆን የተለያየ amount ነው።
እንደዛ ከሆነ ያልገባልህን ብቻ ላክልኝ። እሺ፣
Okay ያልገባልኝ ያልገባልኝ አዎ፣ ያልገባልህን ብቻ እና የቤት ቤት ቁጥርህን አድርገህ ላክልኝ እና check አድርጌ እ፣ ካልገባ ለቻፓ ልክላቸዋለሁ። እሺ፣ transaction ኡ ከዛ እነሱ ናቸው እሺ።
የሚያስገቡት።
እኮ ቴሌግራም ቴሌግራማችንን ልንገርህ ቁጥር
ቴሌግራም እሺ ንገሪኝ።
ዜሮ ዘጠኝ ዜሮ ሶስት
እሺ ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት
አርባ ሰባት አዎ እዚህ ላይ ላክልን እሺ እሺ